ጤና ይስጥልን። Hello ብዙ አለምነሽ ነኝ። ባኮተ ምን አይነት የጉዞ መረጃ ልስጥዎት?
ሰላም ነው። የብራዚልን ቪዛ ፈልጌ ነበር። እንዴት submit ማድረግ እንደምችል ብራዚል ለምንድን ነበር የሚሄዱት?
Vacation።
Okay ለ visiting።
Yes
እሺ አንዴ መስመር ላይ ጠብቁኝ።
Okay
ደንበኛችን መስመር ላይ ነዎት? ሄሎ መስመር ላይ ነዎት ደንበኛችን?